ሂስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ስለ ፍቅር በሰብክ ሺህ ቃላት ደርድሬ በቀንና ሌሊት ጥላቻ ነው ግብሬ እጅግ ተራርቋል ሀሳብ ከሀሳቤ መንፈስ አቃንቶኝ ላኖረ በልቤ አንተ የሰማኸኝ ባልሰማህም እኔ አላቋረጥከውም አልቆመም ዘመን አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ የውሃ ጠብታ ድንጋይን ይሰብራል ቃል ሲዘንብብኝ ልቤ ግን ተንክሯል የሸክላው ባለቤት ስራኛ ፍርስህና የምነበብ መልእክት ልሆን እንደገና አንተ የሰማኸኝ ባልሰማህም እኔ አላቋረጥከውም አልቆመም ዘመን አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ መኖር ስላቃተኝ እንደ ሞት ግለሰው ብኩርናዬን ጥዬ ትርፌ መቅበዝበዝ ነው። ጌታ ሳትከፋ በመተላለፌ ከቅፍ መልሰኝ እንድኖር አርፌ አንተ የሰማኸኝ ባልሰማህም እኔ አላቋረጥከውም አልቆመም ዘመን አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬማ አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅሬ ቀስቅሰኝ ጌታዬ ፍቅር ገስግስኝ በሾህ መሃልና መንገድ ዳር ወደቀ ምርጡ የቃል ዘር እንዳድግ ታነቀ ስለምትወደኝ እስከ መጨረሻ ምቹ ማሳ አርገኝ ለሰለሰ እርሻ አንተ የሰማኸኝ ባልሰማህም እኔ አላቋረጥከውም አልቆመም ዘመኔ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ልቤ ቢራገምም አፌ የመረቀ ጠውልጌ እንዳልቀር ምረት ፈለገ የሰጠኝ እድል ዳግም እንዳይባክን በየቀኑ አርመኝ አባት ያደራህን አንተ የሰማኸኝ ባልሰማህም እኔ አላቋረጥከውም አልቆመም ዘመኔ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ ጌታዬ ፍቅር ገስግሰኝ